ሄሎ ሄሎ
አቤት ይሰማል።
እንዴት ነው? ስም ነው አብሮሽትልን ሄሎ ኢትዮ ቺክን ሄደ ወር አዎ እትድን ነው እሺ ሜሴጅ ሁሉን ነበር በአምስት አስራ ሁለተኛ ወር ደርሶታል ብለው እንትን ያዘዝ እሺ።
ትእዛዝ እህ ሙዳታ በምል ከጉጂ ዞን ምናምን ነው እንደዛ ነበር፣ ግን ኢንፎርሜሽን አልሰማንም።
እህ እሺ አ፣ ስልክ ልስጥህና አነጋግር ከመቻል
ደውዬ ልጠይቃቸው።
አዎ ሚስ ኮል ግን አዎ።
አይነት አ፣ አልመጣልንም ብለህ ታሳውቃታለህ። ዘጠኝ አሃ።
ስልሳ አምስት ዜሮ ዘጠኝ ስልሳ አምስት
ስልሳ አምስት አስራ ሰባት
ዜሮ ዘጠኝ ስልሳ አምስት አስራ ሰባት ሰማንያ አራት እ
ሰማንያ-
አስራ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ
ሰማንያ መጨረሻው አዎ ሰማንያ አራት ናቸው።
ሰማንያ ዘጠኝ ሰማንያ አራት አዎ ሰማንያ ዘጠኝ ሰማንያ አራት እሺ ደውዬ ልጠይቃት አይደል?
ሁላኒ ብለ
አሀ።
message እንደዚህ አይነት እ፣ ብለህ ንገራት።
አመሰግናለሁ። እሺ።